ጤና ይስጥልን ህል ጊዜ ሊዲያ ነው ባክቶ መረጃ መስጠት ሄሎ አይሰማም ደንበኛችን ይሰማናል። ሰላም ነው፣ እግዚአብሔር ይመስገን።
የሊዛ በቴሌቪዥን አይቼ ነበር እሺ
እና ለመጠየቅ ነበር።
እሺ ወዴት ሀገር ነው የምትፈልጉት?
አ?
ወዴት ሀገር ቪዛ ነው የፈለጉት?
እም፣ ወዴት ወዴት ነው ያለ?
እርስዎ ወደ ፈለጉበት ሀገር እኛ መረጃ ነው